ሄሎ ሄሎ አቤት ወይ ወይ ሰላሳ አምስት አስራ ሰባት ሰላሳ አምስት አስራ ሰባት ምን ነበረ?
አቶችልኝ ሁለት የተለያየ ኦርደር ቦታ ያዝኩኝ። አንዱ መገናኛ፣ አንዱ ሰዓል ጨምረ ሁለት ኦርደር ዛል ሁለት ኦርደር ይዤ ያው ማማ ይሄ ሶስተኛ ክላስ
ኖ ኖ ይሄ ሁለተኛ ነው እንጂ እሺ ሌላው ያያስኩንም ንገረኝ እሺ እሺ እ ሰላሳ አምስት ዜሮ አራት ሰላሳ አምስት ዜሮ አራት አ
አትስራ ስኳቸው ጠይቅልን እሺ እ እንጃ እኔ ስጦታውን ልጠይቅልን ያለችው
ወደ ሳሊት ተምረት መሄደውን ነው እየሰራለህ
እኔ እሱን የሳሊ ተምረቱን ነው እሱን ነው አለ ይዛለሁ ከሱ ተቀብያለሁ። የመገናኛውን አትወጭልኝ በቃ ቆይ አንዴ hello አባ ወይ ወይ የሚወጣው የመገናኛው ነው እሺ አትወጭ በቃ አንዴ የመገናኛ ቆይ no no no ፋሲካ
ወይ
የመገናኛው ነው የሚወጣው አ የመገናኛ አትወጭ እሺ አባ እ